hello ጤና ይስጥልኝ።
አብሮ ይስጥልኝ።
ወርካ ቡና ነው።
ና ከአሪፍ ፔይ ነበር የምደውለው ደንበኛችን።
okay እሺ።
POS machine አችን አጠገቦት ይኖራል።
አ
እኛ ጋራ offline ብሎ እያሳየን ስለሆነ ነው። እናንተ ጋራ ቻርጀር አለው?
offline
አ offline እያለን ነው። ሁለት percent charge
ኧረ ሰክቼው ዘጠና ምናምን percent ነው ያለው እሺ ደንበኛችን አረጋግጠው ይነግሩኛል።
እ?
አረጋግጠው ይነግሩኛል።
እኮ እየነገርኩሽ ነው። ይኸው እሺ ደንበኛችን ሰማንያ ሰባት percent አለው።
ሰማንያ ሰባት percent አለው።
አ አ እሺ ደንበኛችን ስሞትን ልያዝ ከይቅርታ ጋር
እ?
ስሞትን ልያዝ ከይቅርታ ጋር እሺ ጆሲ ይባላል።
እሺ ዮሴፍ
እሺ
እሺ እናመሰግናለን። መልካም ቀን
ለሁላችን